Love Shack?
ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
አብረሽ ጥልን እንትን ሪዛልት ፈልጌ ነበረ ባለፈው የዛሬ አምስት እንትን ነው አይደለ ላንሴት ዳንሴት ነው አ ሪዛልት ፈልጌ ነበረ እንደደረሰ ቼክ ታደርግልኛለሽ?
ሪዛልት- የታካሚ ስብ ልንገርሽና የመች ነው እ ምን አልሽ?
የመች ነው እ የ- ከአምስት ቀን በፊት አምስት ቀን አሀ፣ exactly የባዮሎጂ ነው የ biopsy አ ከሌላ ቦታ በ refer ነው ወይስ እዚህ አ ታክማ አ በ refer ነው አ ቀን ታስታውሻለሽ ቀን ማክሰኞ ዕለት
ማን ነው ስም እ ገመዳ ዋሪው
ገመዳ የምትፈልግልኝ እህ፣ አገኘሁት ስለዚህ እሺ አንድ ሁለት ሶስት አራት አምስት ስድስት ሰባት ዛሬ ነው የሚደርሰው ማለት ነው hello አቤት እ፣ ዝ- የሚደርሰው ዛሬ ዘጠኝ ሰዓት
ሰዓት እሺ አዎ፣ ዘጠኝ ሰዓት ዶክተሯ ስለምትገባ እ፣ የ- አልደረሰም conclusion የለም ስለዚህ ዛሬ ይደርሳል ዛሬ ዘጠኝ ሰዓት ላይ በቴሌግራም መላክ ትችላላችሁ አይደለ? ውጤቱ በቴሌግራም አዎ soft copy ውን እ፣ ቀጥታ ከላብራቶሪ ስለሆነ የሚወጣው እም፣ ለእኛ አይሰጡንም ለባለቤቱ ነው የሚሰጠው እና ከላብራቶሪ ነው መተሽ የምትወስጂው ዶክተሯ እዛ ወይ- print አድርጋ ታስቀምጣለች እሺ ወይ ከላብራቶሪ ጋር በስልክ ታገናኙኛላችሁ በኋላ አ እነሱም እንትን ማለት አይችሉም እሷ በፕሮግራም ነው የምትገባው እም፣ በአካል መተሽ ነው ራስሽ የምትወስጂው ዶክተር መንግስቱን አንብባቸዋል አይደል?
okay። በቃ ዘጠኝ ሰዓት ላይ እደውላለሁ ሌላ ታካሚ ሌላ ዶክተር ዶክተር ሰላሙ ይባላል።